hello ጤና ይስጥልኝ።
ሰላም ነው እናት?
ሰላም።
ትናንት ደውዬ ነበር እና እሺ
ከዚህ በፊት እናንተ ጋር እቃ ገዝቼ ነበር።
እሺ አሁን ስልኬ balance ስለሌለ እምቢ ብሎኝ ነው እንትን በ normal የደወልኩት።
እሺ ወይም ስልኩን ይንገሩኝና እኔ ልደውልሎት።
ስልኬን አዎ ልደውልሎት እኔ።
እሺ እሺ እሺ ይንገሩኝ ስልክ ቁጥሮት።
ዜሮ ዘጠኝ አስራ አንድ እሺ አርባ ስድስት እሺ ሀምሳ ስምንት ሰባ ሁለት እሺ አሁን ልደውልሎት።
thank እሺ